ጤና ይስጥልኝ ሄሎ
ሄሎ ጤና ይስጥልኝ
እግዚአብሔር ይመስገን። አይሰማም?
ይሰማኛል ማስታወቂያ የስራ ማስታወቂያ አይቼ ነበረ እሺ፣ እሺ።
ምንድን ለማድረግ ነው
ቪዲዮን መጀመሪያ አይቼዋለሁ ከዛ link አለ ከቪዲዮ ስር በዛ link ተመዝገቢ። እንዴት እንደምትመዘገቢ ቪዲዮ ቪዲዮ ያሳያል መጨረሻ ላይ okay okay ደስ አይ በስልክ ያላየው መመዝገብ information ይቻል መስሎኝ ነው okay ይቻላል ግን more ስለ እናንተ information በደንብ እናንተ እንድትጽፉ እዛው ላይ link ኡ ላይ ገብታችሁ መዘገቡ የተሻለ ነው ብዬ ነው።
እሺ አመሰግናለሁ እሺ ካልሰራልሽ ደውዪልኝ እና መዘግብሻለሁ።
እሺ እሺ